hello እሺ hello፣ ጤና ይስጥልን።
ጤና ይስጥልን።
ሰላም።
አማን ነው?
አፍሪወርክ ነበር የደወሉት።
ምንድን ነው እዚህ ማስታወቂያ ሰምተን ነው ስለ ሀብት ጠቀም ነው የሚባል ምንድን ነው?
ምን የት ምን ነው?
አሉኝ? ምን አሉኝ?
የት ነው የሚሰራ? የት ነው ማስታወቂያ? እዚህ አሁን ሐዋሳ ሰምቼ ነው።
okay፣ ማስታወቂያ አይተው ነው አሁን
ምን አልክ?
አሁን ማስታወቂያ አይተው ነው።
አዎ
so እንግዲህ እሺ፣ እኛ የምንሰራው የቴሌግራም ቻናል አለ፣ ስራዎች የሚ- post የሚደረጉበት ማለት ነው።
እህ
እዛ ላይ ከእርሶ ጋር relate የሚያደርጉትን ስራዎች መርጠው እህ እነሱ ላይ ነው apply የሚያደርጉት ማለት ነው።
እህ እዛ የቴሌግራም ቻናል አለን፣ አፍሪወርክ ወይም ፍሪላንስ ኢትዮጵያ ብለው ቴሌግራም ላይ
የት ነው ቦታ?
እ፣ ቦታው እዛም ሐዋሳም የተወሰኑ ስራዎች ይኖራሉ።
እህ እዛው ላይ ነው ቀጥታ ነው apply የሚያደርጉት ስራውን ማለት ነው።
አይደለ?
አዎ ወይ ቴሌግራም ላይ እህ ቴሌግራም ይጠቀማሉ።
ለእኔ አይደለም ለ- ለሌላ ሰው ነው። የስራ አለኝ እሺ ለሌላ ሰው ነው መረጃ ለመውሰድ ሄ ነው።
ሰው እሺ፣ እኛ ላይ አሁን በቀን ከሰማንያ በላይ ስራዎች ይለቀቃሉ።
እህ እዛ ላይ ከእርሶ ጋር relate የሚያደርገውን apply ያደርጋል ያሉት ሰው relate የሚያደርገውን ስራ መርጦ apply እህ።
ማድረግ ይችላል ስራውን ማለት ነው።
አይደል?
አዎ ወይ እሱን ወይ እሱ ስልክ ቁጥር ይህን ስልክ ቁጥር ይስጡትና ወይ ለ- ለልጁ
አይደለ? እዚህ ያለውን አዎ ይሄ ዘጠና አራት ሀያ ሶስቱን እህ ሶስቱን ይስጡትና ይደውልልን ወደኛ ማለት ነው።
በቃ የእናንተን ምንድን ነው ወስጄ አለው።
እሺ እዛ ላይ አይተው ይደውሉልን። እሺ በቃ እንደውልላለን። እሺ እሺ፣ መልካም ቀን ይሁንልን።
እሺ፣ አመሰግናለሁ።